hello አቤት አቤት።
ያው እስቲ አሁን logout አድርገህ ሞክረው፣ እያየው ነው።
አሁን ልሞክረው።
አዎ እሺ እሺ። በዚህ ዘርበ ሃይ ከመርተስ password ኡ online ነው ያለው።
እ አዎ ሞክረው። አሁን ወጥቼ ወጥቼ ስገባ እኮ ወጥቼ ስገባ አያስገባልኝ።
አሁን ወጥ- logout አደረግከው? logout በለው እስቲ።
እስኪ አይ አይ log out ጋር ኤርታ አይ ወጥሬ በቃ እሺ፣ አሁን ሰርቷል። እሺ
ሰርቷል አይደል?
አዎ ሰርቷል። ግን የመጨ- ቅድም ያሰራውሽን እንትን አሁንም አያስገባልኝ cashier ኡ አያስገባ አላስገባ እያለኝ ነው።
የትኛው cashier ሻ- ሻምባ የሚለው ሻምባ ነው። ቆይ
ቴሌግራም ላይ ላክልኝ ፎቶ አንሳለሁ።
እሺ እሺ፣ ሌላ ትንሽ እጋ አልቋል። እሺ thank you።
እሺ እሺ እሺ